Hello
ጤና ይስጥልን።
ሰላም ጤና ይስጥልኝ። ቴሌቪዥን
አዎ፣ እንትን ብሩ በየቀን ይቆረጣል እንዴ?
አ ዕለታዊ ደንበኛ ከሆኑ በቀን ሁለት ብር፣ ሳምንታዊ ከሆነ በሳምንት አስር ብር እ ይቆርጣል።
አዎ። እና ሽልማት ነገር አለው እንዴ?
አ ሽልማት እድሎትን ሲሞክሩ በሚገባልዎት ትኬት ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
እንዴ በጣ ነው እንዴ?
ምን አሉኝ?
እጥ- በጣ ነው የሚደርሰው?
አ እንደ እድል ነው ሽልማቶቹ እንደ እድል ናቸው።
እና ቢያንስ ከ- ከሁለት አንድ ይደርሳል።
ምን አሉኝ?
ቢያንስ በሳምንት አንድ አይደርስ?
እንደ እድል ነው። አዎ ሽልማቱ እንደ እድል ነው። ትኬት ይገባልዎታል። እርስዎ በሚገባልዎት ትኬት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው
እ ሶስት ቁጥር ላይ እድሎትን ይሞክሩ በሚያገኙት ትኬቶች።
አይ እንዲሁ ላይ ነው እንጂ ለመሞከር ስፈልግ እባክዎ በሌላ ሰዓት እያለ እንዲሁ
ምን አሉኝ?
በሌላ ሰዓት ይሞክሩ እያለ አዎ እያለ ልክ ትኬት ሲያገኙ እንዲሁ እድሎትን ይሞክሩ እርስዎ።
እሺ
እሺ መልካም እድል።
እሺ